ሄሎ ወየ ልሽ ልኩሎት እሺ ተመላ አድርገናል። ሪሲት ቴሌግራም ላይ ልንልክሎት ነበር እህ እ ወይ ሀይ ብለው ይላኩልን ስልክ ቁጥር ልንገሮትና በምንድን ነው የላክሽ የላክሽበት እንገኝ እኔ አንድ በ- ሰላሳ ሁለት ብር ብቻ ነው የገባልኝ እ?
በቴሌ ብር
እኮ አንድ ሰላሳ ሁለት ነው የገባው አልተግባባንም እማ ሁል ደብል ነው ቻርጅ ያደረገኝ እያልኩሽ ነው ያለሁት እኮ የአንደኛው እኮ fail ስላደረገ የአንደኛው ተመላሽ ሆኖሎታል አይደለ? wallet ላይ ሲጀመርም order ኡ ላይ ገባም ይሄ ልክ ክፍያ ላይ payment ላይ ነው የቆመው እና ነግሬያቸው አግኝተውታል ነው ቻርጅ ያደረገሽ ብለውኛል እና ከዛ እንደዛ receipt ከሆነ- ላኩላቸው ነው ልኩልን። ሶስት receipt ነው መላክ ያለቦት። እንደዛ ምን ሆነ ሶስት receipt የምልከው double ነው ያልኩሽ እኮ የዚህን ነው እኮ የስልሳ የሌሎኝ አስራ ሁለት ሰላሳ ስልሳ ሶስት ሰላሳ ሶስት ስከፍል ሁለቴ ቻርጅ ያደረገኝ አቆምኩ ክፍያ ስድስት አይሆንም የተመለሰልኝ የአምስት ነው የአንድ ይቀራል እያልኩሽ ነው ያለብኝ ገብቶሻል
እ፣ እሺ ወይ ደውልሎት። እሺ